आहे ना बरं ठेवा ठेवा त्याच्यामध्ये हां సలామట్ నా నా ఇండియన్ ነው እንዴት ነበረ እንዴት ሆነላችሁ እንዴት ሆነላችሁ
ጠዋት ነው የተበላ። ጠዋት ነው የመጣን።
አሪፍ ሆነላችሁ
እ አሪፍ ነው
ሰው ተገኘ እ ነበሩ፣ እ ሶስት ሰው ምናምን ነበሩ።
እ
ሶስት ሰው ብቻ ነው እንጂ አሉ በሙሉ
አነሳችሁ እንዴ
እ አላነሳንም።
አሪፍ ነው ደህና ነው ተንጣላችሁ
እ ሌላ ሰውም ስላለ የሌላም አለ በይ፣ እ ጠጣቂ አዎ።
ደግሞ በይ።
አናችሁ እ ዋና ሁለት ነን።
አሰይ እንኳን ደህና እንኳን በሰላም አለቀላችሁ እ ኧረ መጥቶ ነበር።
አሪፍ ነበር አዎ፣ ቆንጆ ነበር።
እሺ በቃ እና ነስ እና
ለኔ ደህና ናት። ዛሬ ቀና ብላለች።
ተናሪ
እ ማውራት ትችላለህ ነው ትለሽም እ ታውቃለህ
አንድ ቤት ናት።
ታወራኛለህ አሁን ሰዎች ነው እየተልሽ ውጭ ነሽ አንቺ
እስኪ ታገናኘህ። እሺ፣ ወጥቼ ነው ኔትወርኩ
ኋላ አወራታለሁ በቃ ማታ ወይ ታለዘ ብዙም አይመች እኮ ነው በእሷ ትደውላለህ። እኔ እንኳን አዝሬ
እሺ እሷ ይሰራ እንዴ ስልኳ
አሁን በአትክልት ሰራቸው ነው ይሰራሉ። ለምታስባለ
እሺ በቃ ችግር የለም በተረፈ እ?
ገና ለኛ
በቃ አይ ሰላም ከሆናችሁ ችግር የለም
ገና ነው ገና ነው።
እንኳን አደረሳችሁ እንግዲህ
እንኳን አብሮ አደረሰን። አረቄን ገዝተን ሰጥተንልሃል።
እ፣ ምን አላችሁ?
አረቄን ቆይ ኑ ኑ ኑ ገዝተን ሰጥተናል።
ወሰኩነ ምን አላችሁ? አይ ምን እዚህ ነው የምሰራው እንጂ ችግር ካለ ስሙ። እሺ እና በቃ እ እደውልልሻለሁ በቃ
እሺ በል
እ፣ ሰላም በያቸው በቃ እደውላለሁ። ማታ እደውልላችኋለሁ።
እሺ ቻው።
እሺ